Hello ጤና ይስጥልኝ ዶንኪቲ።
Hello ሰላም ነው።
አ፣ እግዚአብሔር ይመስገን።
እ፣ ስንጠይቅህ ኦንላይን እ፣ እንትን እጣ ደርሶብኝ ነበርና አማኑኤል እባላለሁ።
እሺ
እ፣ አሁን ተ- ዛሬ ተጀምረዋል የኦንላይን ዛሬ ትምህርቱ።
ዛሬ ይጀምራል። አሁን ከአንድ ሰዓት ከሷል ቪዲዮ active ይደረግና ዛሬ ይጀምራል።
OK እንዴት እንዴት ነው አሁን እ፣ እንትን ስልክ ምናምን አልተደወልልኝም እና እ፣ ይላክልዎታል ሊንክ ኢሜይል ምናምን ልከዋል።
ኢሜል አዎ ስመዘገብ ይመስለኛል ግን እ፣ እንትን በ- በድጋሚ የላኩ 0975 ቤታችን ላይ
እ፣ በስንት 0975 ሰባ ዜሮ ዘጠኝ ሰባ አምስት
እ፣ 75 ቤታ ያ እሺ 51 ሀምሳ አንድ 63 60
ስልሳ ሶስት ስልሳ እሺ ስሜና ኢሜሌ ማለት ነው።
አ
በቃ ከዛ ምን እንጠብቅ? ምን ምን ያስፈልጋል? ምን ይላክልዎታል። ከዛ ያለውን መረጃ
OK፣ እሺ፣ thank you።
ስለደወሉ እናመሰግናለን። መጨረሻው ሰባ አዎ